ጤና ይስጥልኝ አሪፍ ቤት ረዲት በኩም ልዶ
ከቴሌ ብር አውጥተን አካው- ከአካውንት ውስጥ አውጥተን ወደ አሪፍ ፔይ ብር አስገብተን ነበር።
እሺ ደንበኛችን ይሰማል ደንበኛችን አዎ፣ አዎ። እና አካውንት ውስጥ ቴክስ ላይ ምንም አይወጣልን ብር አይወጣልን፣ ግን ብሩ እንደገባ የሚሴጁ አለ።
እሺ ደንበኛችን ልከውልናል ወደ ቴሌግራም account ኣችን አዎ
እሺ የቴሌግራም ስሙትን ይንገሩኝ
እ?
የቴሌግራም ስሙትን
ነስሩ ሻፊ
እሺ አንድ መስመር ላይ ጠብቁኝ እሺ እሺ ደንበኛችን መስመር ላይ አሉ
አዎ፣ ቅርታ መስመር ላይ ስላስጠበቅነዎት
ችግር የለውም።
እሺ ለሚመለከተው አካል አስተላልፈንልዎታል። እስከሚስተካከልልዎት ትንሽ ወቅት ይጠብቁን።
እሺ፣ እስካሁን ድረስ ግን እየጠበቅ ነው።
ይስተካከልልዎታል። ደንበኛችን ደውለን እናሳውቆታለን።
እሺ
እሺ መልካም ምሽት ይሁንልዎት።